Hello ጤና ይስጥልኝ ጠብታ አምቡላንስ
ደህና ነሽማ?
እግዚአብሔር ይመስገን ደህና እንትን ፈልጌ ነበር። ኦክሲጅን ያለው አምቡላንስ አላችሁ አይደለ?
አዎ ከየት ነው እ፣ የካቲት የተኛ patient አለኝና ወደ የ chest ultrasound ሊነሳ ነው አላችሁ እንዴ እናንተ ጋር የለንም የላችሁም። ስለዚህ ወደ ውዳሴ እንድትወስዱ ነበር።
ከየት- የካቲት ውዳሴ ምንድን ነው ከየካቲት ውዳሴ እ?
ምንድን ነው ህመማቸው ኬዛቸው ምንድን ነው?
ከይዛ- ከይዛቸው ብዙ ሴት ነው ያላት በርግጥ እ?
ሴቷ ብዙ ነው
ምንድን ነው ያልሽኝ አፍኗታል ሳምባዋን ምናምን እና እንደዛ ነው።
እሺ አምቡላንስ ግን አንድ ሰላሳ ደቂቃ ይቆይብሻል ትጠብቂያለሽ ሰላሳ ደቂቃ እ፣ እሺ እ፣ ካላገኘው መልስ ጨርሳችኋል ከዛ
ከየት መውጣት ብቻ ነው አሁን አዎ already አዘውልናል ለመውጣት ነው ምንም እ፣ አጥተን ነው ኦክሲጅን እ፣ የሚያመጣልን አተን ነው ኦክሲጂን ስንት ሌትር ነው የምትጠቀመው
እ፣ ትልቁን አይደለም እም።
ትንሿን ከ portable ሏ አፍንጫ ከፍ ያለች ነው የጤና በአፍንጫ ነው ባለሙያ ነሽ አይደለ አይደለም።
በአፍንጫ እሺ ችግር የለውም እሺ አ፣ በአፍንጫ ላይ ነች። የማስክ ላይ ነበረች። አሁን ወደ አፍንጫ ነች ያለች።
እሺ ውዳሴ የት ያለውን ነው መገናኛ እም፣ ውዳሴ የፒያሳውም አላቸው አልትራሳውንድ። እሱን ደግሞ ደውልልሻለሁ check አድርጌ ያዥኝና።
እሺ ደውዪልኝ ችግር የለውም እሺ